ሄሎ ሄሎ ዛያ ብቻ
አላገኘሽ
ቆይ ቼክ አርጊ ብልሃለች። እሺ ስቶሯን ጠይቄ ልሃለሁ። ስቶሯን ጠይቄ ልሃለሁ። ልጅቷን ቼክ አርጊ እውልልሃለሁ ብላለች። ስልክ ቁጥርህንም ሰጥቻታለሁ። እሺ ኦኬ። አይ በእንትን በቲኑ ካጣሽ አይ፣ ይኸው ቁጥሩን ልንገርሽ።
የጂፒ ማሽን አይደለ ሁለት ወረቀት የሚጠቀልለው ነው ማሽን።
አዎ አገኘሁት አገኘሁት።
እሱ እሱ እሺ አባዬ እሺ